ሄሎ
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ነው?
ሄሎ እ፣ ሜላት እባላለሁ ከዶክና ሪልስቴት ምን አልሽኝ?
ሜላት እባላለሁ ከዶክና ሪልስቴት ነበር የምደውለው።
እሺ ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር እሺ፣ ትንሽ ደቂቃ መልሼ ልደውልልሽ። ስራ ላይ ሆኜ ነው። ትንሽ ደቂቃ ይቻላል?
እሺ።